ሄላ ሰላም ጤና ይስጥ እንዴት ቤት አብሮ ይስጥልን። ውጤት ማወቅ ፈልጌ ነበር። ትኬት ምን አልከኝ?
ውጤት ማወቅ ፈልጌ ነበረ።
እሺ ካሸርኮዳ ነገር አስራ ሁለት አርባ ዘጠኝ አስራ ሁለት አርባ ዘጠኝ ሰማንያ ሰባት ስልሳ አራት ሰማንያ ሰባት ስልሳ አራት እሺ እም፣ lost ነው። እሺ አሁን ታርሞላል። ብዙ ጨዋታ ወጥቷል።
እሺ አስራ ሁለት አርባ ዘጠኝ አስራ ሁለት አርባ ዘጠኝ ሰማንያ ስምንት አስራ ዘጠኝ
ሰማንያ ስምንት አስራ ዘጠኝ እሺ ይሄም lost ነው። እሺ እሺ አስራ ሁለት አርባ ዘጠኝ የመጨረሻ እሺ አስራ ሁለት አርባ ዘጠኝ ዘጠና አምስት ዜሮ አራት ዘጠና አምስት ዜሮ አራት እሺ እ ይሄም አራት ጨዋታ ወጥቶብሃል።
እሺ በቃ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን።
አሜን።
እሺ